ሄሎ፣ ጤና ይስጥልኝ Best Bet።
አብሮ ይስጥልን። approve አድርጊልኝ እስኪ ትናንት ነው ማታ እንትን ብዬ ነበረ።
እሺ፣ አሁን በደወልክበት ነው Best Bet ቁጥር?
አዎ፣ አሁን በደወልኩበት።
እሺ፣ አንዴ ጠብቀኝ። ሶስት ሺህ ብር ነው አይደለ?
አዎ፣ ወደ ሴሌ ብለህ አስራ ሶስት ሀያ ዘጠኝ ሰማንያ ሁለት ሀያ ሰባት አዎ፣ አዎ።
እሺ confirm አድርጌልሃለሁ።
okay፣ እሺ። መልካም ቀን። ሰላሙን ያብዛልሽ።
እሺ እሺ